Hello ጤና ይስጥልን አቤት አቤት
አረ brother እያስበላችሁን እኮ ነው። Hello እያልኩ እኮ ዘጋህ። Hello
Hello
አቤት ወንድሜ።
እሺ አይሰማም። ጤና ይስጥልን
አለን አለን። እስኪ cashier code ልንገርህ አስራ ሶስት እሺ እሺ አስራ ሶስት Hello ሰባ ሁለት ሰባ ሁለት ዜሮ አንድ ሰላሳ አራት
እሺ ሁ- update ሆኗል። ሁለት ጨዋታ ወጥቶብሃል። እሺ
ሁለት ጨዋታ ወጥቷል።
አ ሁለት ጨዋታ lost ሆኖብሃል።
የት- የትኛው አባቴ
የእስራኤል ጨዋታዎች ናቸው። Total Okay፣ ጎል የትኛው አ- መጨረሻ ያለው
መጨረሻ ላይ ያለው ሳይሆን ከመጨረሻው አ- አንድ ላይ ያለው ማለት ነው። ማካቢ Okay።
አይሮኒ አሽዶድ የሚለው ማለት ነው።
አሀ okay። ስንት ሁለት ጎል ገባ?
Over two point five ነው ያልከው አንተ።
አ የመጨረሻ አ የገባው ደግሞ
እሺ አንድ እኩል ችግር ያለው የለም።
ጨዋታ እሺ እሺ፣ እኔ ጌታ ችግር ተመሰግናለሁ።
የለውም። እሺ፣ እሺ።